ይስጥልኝ። የቴስ የበራ መርጃ ማዕከል እባክዎትን ምን እንርዳዎት?
ሰላም ነው።
ሰላም ጤና ይስጥልኝ።
የአምላክ
ማን አሉኝ?
የአሚነክ
አይ ጋሽ ቲኒ።
አይደለሁም። አይ አይ አይደለሁም።
ወንድሞ።
አዎ አዎ። ጥበቡ እሺ ድምጻችሁ ይመሳሰላል እባክህ።
ይወዳል።
እሺ ስማ፣ የሁለት ወር ቪዛ ስንት ነበር?
ሀያ ዘጠኝ ሺህ ብር።
ሀያ ዘጠኝ ሺህ ብር።
አዎ
በቃ እሺ።
እሺ።